Hello
Hello ሰላም ጤና ይስጥልኝ። ቴሌቪ
ጥያቄ ነበ- እንትን አልገባ ብሎ ነበረ። ቴሌ
ምን አሉ?
ጥያቄ ለመመለስ ነበር። ቴሌ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ፣ አማርኛና እንግሊዝኛ አለ። ሶስት ቁጥርን ሲነኩ ድሉን ይሞክሩና ጥያቄ እና መልስ አለ። መርጠው።
እሺ
እሺ፣ መልካም ዕድል